ሄሎ
Hello፣ ጤና ይስጥልን ቤተሰቤት ሰላም ነው?
አለን። ምን ነበር?
ብር deposit አድርጌ ነበር በሀያ ሰባት እሺ ገባልን።
አስመዝ- አስመዝግበን ለውታል ምናምን ታ- ታገሱ ምናምን ብሏችኝ ነበር። እስካሁን እሺ።
አልገባም።
እስቲ ቤተሰቤት ቁጥርን ንገረኝ ሊልክ ዜሮ ዘጠኝ አርባ አራት አርባ አራት አራት ዘጠኝ አስራ ዘጠኝ ሀምሳ አምስት ዜሮ ሁለት ሺ ሰባት መቶ ብር ነው
ቅዳሜ ነው ያረከው?
በሀያ ሰባት
እሺ ሊልክ ስንት ብር ነው ያልከኝ?
ሺ ሰባት መቶ እሺ ያየው ልክ ነው አባ እሺ።
Hello አባ Hello፣ ሺ ሰባት መቶ fail ሆኖብሃል። ወደ account ነው ማለት?
የተመለሰው። check አድርገው።
አልተመለሰ- አካውንትን በደንብ አየሁት እኮ መቼ? ዛሬ- አሁን አይተከዋል አሁንም አይቼዋለሁ።
እና አልተመለሰም። failed ካለ ማለት ነው እዛው ወደ account ነው የተመለሰው። በምን በ CBE ነበር ያደርገው?
ከ CBE ብር ነው ያረኩት። CBE ብር ቁጥሬ ደግሞ ሌላ ነው።
አዎ እኮ CBE እሱን account ን check አድርገው አልወጣም። ከዛ failed ሆኗል። ተመልሶልሃል።
አልተመለሰም። አሁን እንዴት ነው ቆይ ሌላውን ነገር ማረጋገጥ? እንዳልተመለሰማ እርግጠኛ ነኝ።
እኛ ጋር ማለት ነው እ፣ ባይገባ ኖሮ pending process ላይ ይለን ነበር። ሲገባ balanced ይላል፣ ካልገባ ደግሞ failed ይላል። failed ሲል እዛ ወደ account ተመልሶ ገብቷል። አልወጣም። deposit አልሆነም ማለት ነው።
ባንክ ብደውልስ ማረጋገጥ አልችልም
እሺ ደውላ አረጋግጥ።
እንጂ ብር ለምን አሁን ጠይቄ ማረጋገጥ ያለኋቸው?
ትችላለህ። እና አሁን maybe አሁን ተመልሶ ሊሆን ስለሚችል check አድርገው።
እሺ እሺ check አድርግና ደውል።